ሄሎ
ሰላም ጤና ይስጥልኝ ቴሌቪ
ሄሎ
ሄሎ ሄሎ
ቴሌ ጉምሄሌ
አቤት ድምፆት አይሰማም
ሚሽ ውስጥ ላይ ምንድን ነው?
ቴሌቪ ጌም ነው ጌሞቹን ሲጫወቱ ሽልማቶች አሉት
አፍ ሶማሌ ቋንቋ ገመገረኛ አማራ ነው አቤት
አፋን ሶማሌ እንደዚህ ነው
የለም ይቅርታ
አያ
እሺ